ነኝ።
ሄሎ
ነው
ወይ አይሰማም። ሀምሳ ዘጠኝ አስራ ሰባት ሀምሳ ዘጠኝ አስራ ሰባት
ሀምሳ ዘጠኝ አስራ ሰባት ምን ነበረ?
ተቀራኒ ይበልጥ
እሺ ሌላ ተቃርኒ እስክም ንገረኝ።
ሀምሳ ስምንት ዘጠና አራት ቡር ሀምሳ ስምንት ዘጠና አራት እሺ አትዝጋው። እሺ ዲስፓት ይቅረ ሲጀመርም ይህ የሞት የሚያሙር ነው።
የትኛው
ሀምሳ ዘጠኝ አስራ ሰባት የትኛው ነው እ ሀምሳ ዘጠኝ አስራ ሰባት ውስጥ
ሀምሳ ዘጠኝ አስራ ሰባቱ ነው የሚወጣልህ
አ
የሞተረኛ ነው
ግን ሰማንያ አምስት ብሎ ነው የገባው መቶ ነው ፒያሳ
ኬት ኬት ወዴት ነው ከጂ በርገር
እዛ ከሆነ እስቲ ቆይ
እና ሲጀመር በ- በ- በተቃራኒ አይችልም።
እሺ ቆይ አንዴ please አትዝጋው dispatch እንጠይቃለን እሺ እሺ፣ እሺ። ሄሎ
ቆይ አንዴ ጠብቀኝ
እዴ አረ ተርኬን ሹ አንተ ችግር ሄሎ ሀብታሙ ወይ
የሚወጣው የሲምፕል ቢስትሮ ነው የ- ወደ ላሊበላ ሆቴል ሜዳው አረ እሱ አይወጣም። የሞተር እኮ ነው እኮ
እ የሞተር ወር እኮ ነው ከቦሌ ፒያሳ
እስቲ ቆይ የሞተር ከሆነ ይወጣልሃል እንዴ እና ሲጀመር ቀድሜ ያዝኩት ምን የሲምፕልን ነው እየሰራሁት ነው እሱ
እ?
እየሰራሁት ነው እሱ
እሺ ቆይ እኔ dispatch ነው የምጠይቅልህ dispatch ጠይቅልህ እንደዛ ስላለኝ የሞተር ከሆነ ግን ሊወጣልህ ይችላል
ሲጀመር የሞተር ነው ከቦሌ ፒያሳ የሞተር
check አደርግልሃለሁ